ዘጠኝ ሺ
hello ሰላም ነው።
አቶ ሳደን የምልሽ እሺ ትናንትና ስጫወት ማለት ነው ተለየ ዛሬ ተ- ተጫውቼ ነበርና ማለት ነው እሺ ሶስት መቶ ሀምሳ ለሌላ account ልኬ ነበር
እሺ እና ያ account የላኩለት account ለሱም አልገባም፣ እኔ ላይም ደግሞ የለም ብር ወጥቷል።
ትንሽ ታገሰን እሺ፣ ወንድም እየተስተካከለ ነው system ኡ።
አይ ትንሽ ጠብቀን እሺ፣ ይገባል። ይቅርታ በጣም እሺ